ሄሎ ሄሎ መኪኖት አዎ
እሺ፣ ካሪፌ ነው የምደውልሎት ደንበኛችን፣ እ ካሪፌ ነው የምደውልሎት።
ሴት
መስመር ላይ ያሉ ሄሎ
ካሪፌ ነው የምደውልሎት ደንበኛችን።
እሺ
የዲፖዚት ችግር አመልክተው ነበረ።
አዎ እሺ፣ screenshot ልከውልን ነበር ወደ ቴሌግራም account ኣችን።
አምሳ ብር ሁለት የአርባ አርባ ብር አዎ
አንድ መቶ ብር ነው ምናምን ሀያ ብር
እሺ ተመዝግቦሎታል ደንበኛችን። screenshot እየጠበቅን ነው። አሁን ወደ ቴሌግራም account ኣችን መላክ ይችላሉ።
እሺ
ቁጥር ላስይዞት። ቁጥር ላስይዞት ሄሎ።
ደንበኛችን
ሌላ
መስመር ላይ ሄሎ።
ነው። መስመር ላይ ነው።
አይሰማ ሌላ መስመር ላይ ነው።
አለው አለ እሺ ቁጥር ላስይዝ። የቴሌግራም አካውንታችን ነው። ከቴሌብር የደረሱትን መልእክት እ ወይ ቴክስቱን ይልኩልናል ወይ ደግሞ ስክሪንሾት አንስተው ይልኩልናል።
እሺ
እሺ 0992
ዘጠና ሁለት 13 አስራ ስምንት 13 ነው ደንበኛችን።
አስራ ሶስት አዎ 01 55
ዜሮ አንድ 55 ሀምሳ አምስት እሺ እሺ ሲልኩልን ከስር ስልኮትና ስሞትን ያስቀምጡልን። እሺ እናመሰግናለን። መልካም ምሽት ይሁንልዎት።